ሄሎ
ሄሎ፣ ጤና ይስጥልኝ። ሰላም ነው አለን፣ አልሐምዱሊላ ሰላም ነው።
እ ከዋሳ ጥገና ማዕከል ነው የምደውለው እና የውጭው የብረቱ ባለ አራት plate ኡ ስንት ነው? ባለ አራት ሰሃን
ባለ አራት ምን ባለ አራት plate ኤቷ
ኦ የ oven ነው።
የስቶቭ
እሺ
ስንት ነው?
ምኑን የፈለግሽው?
የውጭው የብረቱን ያለችኝ እና ባለ አራቱ ስንት ነው plate ኡ?
አሀ plate ኡ እም
ስንት ሴንቲሜትር ነው?
እም ሴንቲሜትር አልጠየኳትም። ባለ አራቱ ነው ግን ያለችኝ።
ወይ ፎቶውን ላኪልኝ ወይ ስንት ሴንቲሜትር እንደሆነ ማወቅ አለብን።
እሺ ይጠይቅናል። እንገርሽ እሺ